አሁን ደውዬልሽ ነበር አንቺ ነሽ ያነሳሽ
እሺ አዎ አዎ አውጥተሽ ስልክ ብለሽ ልካቸው እ እ እ እሺ እሺ ይንገሩኝ ስልኩን የቤተሰቡ ስልክ ሀያ ዜሮ ዘጠኝ ሀያ ሶስት ሀያ ሶስት
ዜሮ ዘጠኝ ሀያ ሶስት ሀያ ሀያ ሶስት ሀያ ሶስት ሰባ አምስት እ ሰባ አምስት ዜሮ አራት
የት አካባቢ ነው አድራሻው?
እኛ እዚህ ሀያ ጻፉ የሚባል ወደ መናፈሻ ሀያ ጻፉ እሺ እናመሰግናለን፣ እንደውልሎታለን።
እሺ፣ ግን ላስታውስሽ አንድ ጊዜ መደወል ልክ ሲጀምር እንትን ብዬ ነበረ ደውዬ አስመዝግቤ ነበረ እና ለምን አልተጠራም ምን አላለም። አሁን እባክሽን ልልሽ ነው
አሀ ከዚህ በፊት አስመዝግበውት ነበር።
አስመዝግቤው አልተጠራም፣ ቆይቷል። ገና እንደጀመረ እሸቱ ገና ማስታወቂያ እንደዚህ በቴሌቪዥን አይቼ
okay አስተላልፋለሁ፣ ይደወልሎታል።
እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም